ሄሎ ሄሎ መስፍን
ወይ እንዴት ነህ?
አለው እግዚአብሔር ይመስገን።
ሄለን ነኝ።
ምንድን ነው የምትይኝ? ለምን እንደምትደውይል በዚህ በማላውቅ ስልክ?
ይህን ደግሞ እኮ አጭር ቁጥር ነው። ቴሌ ሆኜ ይኸውልህ እየተንትን እያልኩኝ ነው።
እም፣ ስንት ሰዓት ነው ምንድን የምንሄደው?
ምንሽ ነው?
በቃ የወስድ እንሄዳለን ጊዜ እንዴ ዛሬ?
አንሄድም እንዴ ዛሬ? መቼ ነው የምንሄደው?
እሺ፣ ስለዚህ የት ነው ቶሎ ወይ ደግሞ ከአስር ሰዓት በኋላ መሆን አለበት አዎ፣ የምንሄድ ከሆነ።
አዎ እንደዛ ግን ደግሞ ይሆናል።
ከሰዓት ራሱ በኋላ ደግሞ እ?
እሺ እንሂድ ደስ እም?
ይለኛል። ታጠቅ እንሄዳለን ብሏል አሉ።
አዎ እናንተ ታጠቅ ነው አይሻልም?
የምትሰሙት። እኔማ እንሂድ ብዬ ማን ሰማኝ። እም፣ አ?
እም፣ እም፣ እም።
እም፣ ቢሮ ሆነን ቢሮ ሆነን
አዎ የሰላምን ኦልራይት ክልል ትላችሁ ነው። ሰላምን እኔ እኮ ሰዎች እንትን አዟሪ መሆን ነው የሚያሳዝን።
ለማን ነው ስልክ የሚጠራው? እ? ለማን እም፣ እም፣ ለማን ነው የሚጠራው?
እኔ እንጃ ምን ነው የእንትና ይሆናላ የሚሊዮን
አስ በቃ ቻውስ።
ፈለግሽው ላገናኝሽ ማንን?
ሚሊዮን ኧረ እኔ አልፈልግም። አንተ ገልጽ። ቆይ መጣ በቃ አስተካክዬ ይመጣል። ቻው።
በቃ